ሄሎ ሰላም ጤና ይስጥልን። እግዚአብሔር ይመስገን። እንዴት ዋሉ? አለን እግዚአብሔር ይመስገን። እ፣ ኮሜዲያን እሸቱን ለማግኘት ፈልገው ነው። በሰባ አምስት ቤቱ ስልክ ይደውሉ። ዜሮ ዘጠኝ ሰባ አምስት ዜሮ ዘጠኝ ሰባ አምስት አዎ live ላይ ስላለች ነው ማግኘት የምችለው።
አዎ የኛው እ፣ ስልክ ስለማይንቀሳቀስ በዛኛው ስልክ ይደውሉላቸው።
ምናምን በሰባ አምስት ቤቱ ስልክ ይደውሉ።
እሺ።